ሄሎ ጤና ይስጥልኝ። እሺ ምንን እርዶት?
ዲፖዚት አድርጌ አሁን በአየር ላይ ቀረብኩ።
ዲፖዚት አድርጌ አዎ
ኦኬ። በዚህ በደወሉበት ቁጥር ነው?
አዎ
እሺ
ይሄ ነገር ምንድን ነው? ትክክል ሊያደርጉት እኔ ሴት ይቀል እያልኩ ልከልኩት አሁን ቆይ እንትን አላመጣልን
ዛሬ ነው አይደል?
አሁን
ስንት ብር ነው?
መቶ ብር በሻፓ ነው?
አ አዎ
deposit text ገብቶልታል አይደል? በስልኩ እ፣ ቴሌብር ነው አዎ፣ የቴሌብሩ text ገብቷል።
አዎ እሺ እሱ screenshot አድርግና ቴሌግራም ላይ ላክልን። እሺ
እሺ